ጤና ይስጥልኝ አክስቴ ማለት ነው የማኮ ለርዳውት ሲስተር አሁን በቴሌግራም ላይ ላክ ያልሽው ስክሪንሹትን ላክቻለሁ፣ ፎም ነምበሩን ላክቻለሁ፣ እሺ ከእነሱም ላክቻለሁ። ሶልፍ አድርግልኛል።
እሺ እኛ እንዲስተካከል እናደርግና ተስተካክሎ እንዳለቀ እናሳውቆታለን። እሺ ሌላ ጥያቄ አለው?
አይ ሌላ ጥያቄ የለኝም።
እሺ የላኩት screenshot ስለደረሰን ለተስተካከለ ምላሹን ነግሮታለን።
አይ እሺ መልካም ምሽት ይኑርዎት።